hello ጤና ይስጥልኝ ደስቲ።
ይስጥልኝ ሰላም እንዴት አመሸህ?
እግዚአብሔር ይመስገን።
አሜን እግዚአብሔር ይመስገን።
ወጌሻን መመዝገብ ፈልጌ ፈልገው ነው።
ነበር።
እሺ አ ስምና ስልክ ነው ያዝ። ስምዎት ማን ይባላል?
እኔ ፋሲል አራጋው
እሺ ፋሲል ስልክ ነው ያዝ።
የደወልኩበት መንገርሽ ይቻላል ይቅርታ ቀን ዜሮ ዘጠኝ
ሰማንያ ስድስት ዜሮ ዘጠኝ ሰማንያ ስድስት ሀምሳ ዘጠኝ ሀምሳ ዘጠኝ ስልሳ ሰባት ስልሳ ሰባት
ሰማንያ አንድ
ሰማንያ አንድ ማስታወቂያውን ከየት ነው ያዩት? አቶ ፋሲል ናልሽ ማስታወቂያውን ከየት ነው ያዩት?
ማስታወቂያውን ያየሁት እ፣ የዳዊት ድሪምስ ላይ እሸቱ የቀረበበት ፕሮግራም ላይ ነው።
እሺ እ፣ አድራሻው የት ነው?
እኔ ጎንደር ነው ያለሁት ግን ከሁለት ቀን በኋላ እ፣ ለመመዝገብና ለመማር እመጣለሁ።
አዲስ አበባ ድረስ ማለት ነው።
አዲስ አበባ እመጣለሁ።
እሺ class የሚወስዱት በአካል ነው በኦንላይን?
እ፣ በአካል ነው መማር ነው እየፈለኩ።
እሺ ፋሲል ይቻላል። እሺ ይቻላል።
እሺ ሶስቱ ምንድን ነው የሶስቱ አጎት ማሟላት ነው።
ያለብኝ ነገር?
እሺ የኔ ድምፅ ይሰማውታል?
አዎ ያው የተወሰነ ከኋላ የሚጫጫን ነገር ድምጻችሁ አለ ግን ጣል ጣል የሚለው ነው ይመጣል።
ይሰማኛል አሁን።
እሺ ድምጻችሁ ነው። እ፣ ኮርሱ የሶስት ወር ኮርሱ ነው። ለሶስት ተከታታይ ቀናት ውስጥ ትምህርቱ ይኖራል። ሰኞ፣ ሮብ፣ አርብ ከአስር ሰዓት እስከ ሁለት ሰዓት ቅዳሜ ትምህርቱ ኖሮ ይኖራል።
ባለ አንድ
እሺ ይሰጣል። hello
አቤት እኔ አሁን ይሰማል አይደል?
ይሰማኛል።
እሺ class የሚሰጠው ሰኞ፣ ሮብ፣ አርብ ካልሆነ ማክሰኞ፣ ሐሙስ፣ ቅዳሜ በአካል ይሰጣል ማለት ነው። ኮሜዲያን እሸቱ ነው የሚያስተምረው።
እሺ
እም፣ ኮሜዲያን እሸቱ ነው የሚያስተምረው። የሚያስተምራቸውም ትምህርቶች personality፣ content፣ algorithm እና marketing የሚባል ኮርስ አለ ማለት ነው።
እሺ
ለአንድ ለአንድ ወር ከአስራ አምስት ቀን class አለ።
እሺ አስራ አምስት ቀኗ assignment የምንሰራባት ጊዜ ነች።
እሺ
assignment ኣችን ተገምግሞ መመረቅ፣ ሌላው ቀሪ ጊዜ መ-
እሺ ቪዲዮ የምንሰራበት ነው ማለት ነው መመረቂያ ጊዜያችንን
እሺ